ሄሎ
ሄሎ
አቤት።
ምንድን ነው ስራ አሰራም እንዴ ገና ኧረ brother ዝናብ እያራራጠኝ ነው።
የቱ ጋ ነች ከቤት ነኝ።
እ?
ከቤት ወደ እንትን እየሄድኩ ታክሲ ለመያዝ አዎ።
አይዞን ወይስ አይዞን ወንድሜ አይዞን አይዞን እሺ እሺ እናንተ ቢሮ እኮ ነኝ
መጣሁ በቃ
ነይ እየሮጠ ነው ዝናብ እያራራጠኝ ነው አለ